Hello ሰላም ጤና ይስጥልኝ።
እንትን ማድረግ ከባንክ ወደ ቤስት account ኤ ብር ማስተላለፍ ፈልጌ ነበር።
እሺ ስልክህን ንገረኝ።
የቴሌግራም አዎ ዜሮ ዘጠኝ አስር
ሰባ ሶስት እሺ አስራ ዘጠኝ ሀምሳ ዘጠኝ እሺ ሰላሳ አንድ ሰላሳ አንድ
ፎቶዎቹ ልልክልኝ ነው
አይ አይደለም approve ላደርግልህ ነው።
እና አዎ
Hello ሌላው ወይ ምን አልሽ?
approve እንዳደርግልህ ነው።
አይ እንደዛ ሳይሆን ከባንክ ወደ ቤስት account ኤ ማስተላለፍ ፈልጌ
Okay እኮ አድርገሃል እንደዛ
እ- ለማድረግ ፈልጌ ነው እንጂ Okay እንደዛ ከሆነ ቴሌግራምን Hi ረዱ በለኝና deposit እንዴት እንደሚደረግ እሱን እልክልሃለሁ። Hi ረዱ በለኝ ቴሌግራም እሺ